ሰላም ቤት ቤት ረዴት ነኝ የምለርጠው
ከድሬዳዋ ነበር። ዳግም ከማል እ
ዳግም ከማል ከድሬዳዋ ነበር።
እሺ
አሁን ደግሞ የኬኖ የቨርቹዋሉ ኬኖ ላይ ማለት ነው።
እሺ ከሶስት ሁለት ተመላሹ ከሶስት ሁለት እ ተመላሹ ላይ ኦዱ ሶስት እንዲሆን አሉ።
እ ኦዱ አንድ ወደ ከሶስት ሁለት ተመላሽ ላይ ኦዱ ሶስት እንዲሆን win ደግሞ ሶስቱን ቁጥር ሲወጣ አም- አምስት እንዲሆን ሀምሳ እንዲሆን ማለት ነው።
እሺ እሺ ዳግም ድሬዳዋ ነው ያልከኝ አዎ ዳግም ከማል ከፍ እና ደግሞ ቁጥር ደግሞ ዝም ብሎ የሚለቀቀው በ negative ሁሉ ብዙ ጊዜ እየወጣ ነው። እንዴት ነው አይስተካከልም? እሱ እ እስቲ በ negative ቆይ ታና የሚወጣበት ቀን ተደውልልሃለች ታናግርሃለች እሺ አለ። እሺ፣ እሺ።
እሺ
ትደውልልሃለች፣ ታናግረኝ።